ቤት ዛሬች ነው የሚለርዳው
እንትን አንድ ክለብ ጥሎኝ ነበርና ማለት ነው።
እሺ
አንዱ ደግሞ የተራዘመ ጨዋታ ነው። እ?
የተራዘመ ጨዋታ ካለው ሀያ አራት ሰዓት መጠበቅ አለብህ። ሀያ አራት ሰዓት አልፎታል ጨዋታው።
አ
እሺ ካሻር እና እስካንሳ ካሻወር ኮድ አዎ
አስራ ሶስት
አስራ ሶስት ሰማንያ ሰባት ሰማንያ ሰባት ሰባ ሁለት ሰባ ሁለት አርባ አንድ አርባ አንድ
እና scan ሳደርገው አንድ አንድ አረንጓዴ አንድ ቀይ ብቻ ነው የሚያደርገው። ከዛ በኋላ ቦነስ ጋ- ለቋል ሀምሳ ብር
ቦነስ ሀምሳ ብር ለቋል።
አዎ
ሀምሳ ብር ብቻ
ሀምሳ ብር ነው ቦነስ። ሁለት void የሆነ ጨዋታ አለው።
እ እ ሁለት postponed የነበረ ጨዋታ void ተደርጓል።
ሁለት ነው አንድ ነው እንጂ ሁለት እኮ አይደለም።
አንደኛው ጨዋታ ደግሞ የማንቸስተር ዩናይትድ ጨዋታ corner over four ብለ አራት ነው የወጣውና እ አራት ከሆነ ደግሞ void ይደረጋል።
አ፣ በቃ እና ሀምሳ ብር አለው።
አዎ አለው።
ቴንክ እሺ